ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
ሁሉ ስፖርት ላይ ተጫውቼ ነበር እና እሺ ቀመሩን የተሳካ ቀመር ነበረ።
እሺ በቴሌ ብር- እ? በቴሌ ብር transfer አድርጌው ነበር እና እሺ በቴሌ ብር አልገባለትም።
አልገባማ ቴሌግራም ላይ ልከውልናል።
አላኩም ቴሌግራም
ቴሌግራም ላይ ከ transaction history ላይ ያልገባሉትን ፎቶ ያነሱና በቴሌግራም ይልኩልናል።
ቴሌግራም ቁጥር አለ አዎ እስኪ ንገር ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ
እሺ